ሄሎ
ወይ ይሰማል አይሰማም?
ከነንበሯን ወዴት ነበረ? ወደ ሾላ ነው እንደ የምትሄደው?
አዎ ሾላ አ፣ ሾላ ገበያ። በቃ ይገባልሃል። እሺ እሺ ብሩን ትነግሪኛለሽ? አሁን ካዩ እ፣ ፌቡ ፌ- ብሩን ንገሪኝማ። ቶታሉን ከስተመር ጋር ነው ሁለት መቶ ዘጠና አራት ብር እሺ
እ?
እሺ እሺ።
አንድ ሻውራማ ነው አይደለ? ግን አዎ ሻርማን አዎ በቃ እሺ፣ ከደረስሽ